ሄሎ ሄሎ ወይ አብርሃም እንዴት ነህ?
አለሁ አለሁ።
እሺ ፒዜሪያ ያልሰጡህም አልሰጡኝም።
እስቲ አቅርብልኝ አናግራቸው። ሞተረኛ ነው እ? ሄሎ ሄሎ
ወይ አብርሽ አገናኘኝ።
እስቲ ቀይ ማ አሊክሶ እስቲ አንድ አናግሪያት እስቲ ቆየ ምናምን እያለች ነው። መኮረን እንዴት ነው? ሄሎ
ወይ አቤት። ጤና ይስጥልኝ።
ፒዜሪያ ነው?
አዎ እናት እሺ ከቢው ነበር በኦርደር ነበር መቶ ስድስት ዜሮ ሁለት ሰላሳ ነው የተቀበላችሁ አኮ- አኮ- አኮ- በቃ ሞርና አሁን እየታሸጋል። በቃ አሁን እየወጣን እ?
አዎ መኮረኒ ነው። እሺ ቆየሁ እናት ሄሎ።
ምን ያህል ይቆያል? ከበኋላ ከዚህ በኋላ በቃ የታሸገ ወይ ምን አንድ ያህል ድረስ- ይቆያል?
አንድ ደቂቃ ሁለት የታሸገ ነው።
እ?
ፓክ የተደረገ ነው። ሄሎ እሺ እሺ ቶሎ ስጡ ቶሎ ስጡ።